ካጣሆኝ በምን ሰበብ ልጥላሽ? የፍቅር ወጥመድ ነው መላ ሁሉ ገላሽ። ምክንያት አጣሆኝ በምን ሰበብ ልጥላሽ? በዓይንሽ እንዳልጠላሽም ፈራሁኛ የኛል በሚያፈልቀው ጨረር ይመረምረኛል በጉንጮችሽ ሰበብ ልጠላሽ ፈልጌ እንጆሪ እንዴት ልጥላን እንደምን አድርጌ ለማድረግ ፈልጌ ጥርስሽ ምክንያት ወተት መሰለብኝ ነጣብኝ በማለት ይህም ሰበብ አይሆንም ልጠላሽ አቃተኝም ወተት እንዴት ልጥላ ልጅነቴም ቢያለኝ የፍቅር ወጥመድ ነው መላ ሁሉ ገላሽ ምክንያት አጣሁኝ በምን ሰበብ ልጥላሽ የፍቅር ወጥመድ ነው መላ ሁሉ ገላሽ ምክንያት አጣሁኝ በምን ሰበብ ልጥላሽ ልወድሽ አልወድም ፍቅርሽ አጥፊዬ ነው በምን ሰበብ ልጥላሽ መጥፎሽ ከምን ላይ ነው በፀጉርሽ እንዳይሆን ራስሽ ላይ ያለው ሰው ይስቅብኛል ሐር ተወዳጅ ነው ልወድሽ አልወድም ፍቅርሽ አጥፊዬ ነው በምን ሰበብ ልጥላሽ መጥፎሽ ከምን ላይ ነው በፀጉርሽ እንዳይሆን ራስሽ ላይ ያለው ሰው ይስቅብኛል ሐር ተወዳጅ ነው የፍቅር ወጥመድ ነው መላ ሁሉ ገላሽ ምክንያት አጣሁኝ በምን ሰበብ ልጥላሽ የፍቅር ወጥመድ ነው መላ ሁሉ ገላሽ ምክንያት አጣሁኝ በምን ሰበብ ልጥላሽ ምክንያት አጣሁኝ በምን ሰበብ ልጥላሽ ምክንያት አጣሁኝ
Ne winila, ne winila, deliko. Musoma, Musoma, Musoma, Fengaula, Musoma, Musoma, Musoma, Fengaula, Musoma, Musoma, Fengaula, Fengaula, Fengaula, Musoma.
Wake me up when the moon is blood red. Call my soul in the realm to witness. Choose the path, the journey to address the emptiness within my being to reflect. Caught in the web of material storms, so I'm shielding my ego and hiding my wants. Disconnect my radius, I'm edging to the fall. Disguise my vision, never caught up in their walls. Today we saw the signs, marginal oppression, the changing of times. Shadows creep up the chest, recline. Revelation is to divide and immobilize. The wounds never dried. Doses of vanity, every chase is a high. The tension is fragile, demands will slide. Disengage the rage, knowledge is pride. Listen to the silence and the loudness. The promise to restore us defined us. Broken pieces of our kindness. Wake me up when you've decided who I was, what's within. In my heart, in my being, in my genes, black and green. Don't believe what it seems. The media propaganda is the make believe. They lie to you and I to pass the peace. The climate and the weather was death for we. Pharmaceutical waste on the next degree. I'm only saying what I see, these are hard days. New genetics in our food, where's the natural taste? Refugees and stormy seas living on a cold chase. Wake me up when we closer to the better days.
ተወደደን አወጣም ሊሆን የኔ አይነቱ እንዲሃ የኔ አይነቱ እንዲሃ ምን ይውጠው ይሆን ቢናገሩ አፈኛ ዝም ቢሉ ሞኝ አረ ሰው ወረሰው ሰው አስቸገረኝ ጎጆ ይናቃቶ መሬት አሰኛኝ ጨነቀኝ ጠበበኝ እስቲ ንገሪኝ አልመስካልኝ አልመስካልኝ አልመስካልኝ እውነት እውነት አልመስካልኝ አልመስካልኝ አልመስካልኝ እውነት የሰማሁት ውሸት አልመስካልኝ አልመስካልኝ አልመስካልኝ እውነት እውነት አልመስካልኝ አልመስካልኝ አልመስካልኝ እውነት የሰማሁት ውሸት የቆላው መቶ እምዬ ይላታል፣ የደጋው መቶ እምዬ ይላታል። ታዲያ ላልወረደ ተኩስ አልተተኮሰ፣ በግላችን ጉዳይ ቤታችን ፈረሰ። እንጃ በስምንተኛው ሺህ ሲመሽ ተወልጄ ጅቡን ጋሼ ላለው ተኩላውን ወዳጄ እንዲያለ ክፉ ቀን ክፉ ሰው ላይ ጥሎን እንኳን ልጅ ልንወልድ እኛንም አፋቱን እንጃ ምሽቴም አልተኝቷት በሬ ማናጽት አይልም አይልም ቀኔ ከፋለታ ይደረጋል ሁሉ ታገር ኖር ብዬ ነው ከብት ነዳ ብዬ ነው ልጅ አሳድግ ብዬ ነው እኔው ሚሽቴ እንዳልኳት እህቴ ነኝ ብዬ ወልጄን አይደለም ምን ያልካሽነቴ የእናቴን መቀነት እያየው በፊቴ አሁን ምን አለበት አብረን ብናረጂ እኔ ብቻዬን ነኝ አንቺም አትሂጂ አንቺም አትሂጂ የነበር ሲጠፋን ይመስላል ያልነበረ አምና ይሄ ጊዜ ነው እንዴት እንዴት ነበር እንዴት እንዴት ነበር እንጃ ታከመው ይሉኛል ታከመው ይሉኛል የማልድነውን አንዴ ተወግቼ አንዴ ተወግቼ የቀረሁትን እንዳልበላ ጦሜ እንዳልጦም ገድፌ እንዲሁኝ የቀረው በአንቺ ተለክፌ እኔ አንቺን አምኜ ከድቼ ሁሉን እንዴት ቆማ ዳሪ ከርታ ካልሆን አልመስካልኝ አልመስካልኝ አልመስካልኝ እውነት እውነት አልመስካልኝ አልመስካልኝ አልመስካልኝ እውነት የሰማሁት ውሸት በአንድ ሉቅ ጀምሬ የአገር አቤቱታ ስንት ዓመት ልሰቃይ እንዲህ ስንገላታ ወፈሬን ቀንበሬን ሰጠሁት ለሌላ ሀገሩ ለሚኖር አፎ ለሚበላ ብቻ አትንኳት ጎጆዬን እንዲሁም ዘማለች ትልቁን አዳራሽ ይዛው ትወድቃለች ምነው በቅዳሜ ምነው በእሑድ ቢያርሱ በባለጸጋ ቤት ከሚመላለስ በሬን አረደው ከብቴን ነዳው ያለኝን ወስዶት ሲጨንቀኝ ሲጠበኝ ዘመድ አረኩት ተሟተህ ተሟተህ ዳኛው ሳደላት ብርና ወንድ ልጅ አይልም ወይ ልብ አይልም ወይ ልብ አንድ እንጀራ ራቴ ተቀምጭ በቡና ማታ በላሻለሁ ራቤ ሲተና ራቴን ተበላሁ ደጀ ተዘጋሁ ሰላምን ካገኘው ምን ፈልጋለሁ ምን ፈልጋለሁ የነበር ሲጠፋን ይመስላል ያልነበረ
አማዬ እንደዚህ ነው እንዴት እንዴት ነበር እንዴት እንዴት ነበር እንጃ እንጃ እንጃ እንጃ እንጃ እንጃ እንጃ እንጃ እንጃ እንጃ እንጃ እንጃ እንጃ እንጃ እንጃ እንጃ
Yeah.
የዛፓ ሙሱ
Hey, you should buy it, oh.
so. Malidi yara, eh, malidi yara.
ባገኘኩሽ ቁጥር አፍቅሬሽ አፍቅሬሽ ካልሆንኩኝ አብሬሽ ገና ይህን ሳስብ ገና ፈራው ፍቅርን እንደገና ገና ይህን ሳስብ ገና ፈራው መውደድ እንደገና የልቤ ስጋት ዛሬስ መቻለቀና እንዴት ያሁኑን ልምን ያምናም ሳይቀና ያኔ ማፍቀሬ ከሶኝ ከማያልቅዳው መጪው ደስታዬ ሆኖ ውስጤን ላይረዳው እንዴት ዳግሞ ድጄ ራሴ ልብደው እስኪ ልቤ ረጋበል እስኪ ልቤ ዳግም ማዘን አልሻም ሰው ቀርቤ እስኪ ልቤ ረጋ በል እስኪ ልቤ ይሻለኛል መኖሩም ተሰብስቤ አንድ ልቤ ሰጥቼሽ ከአንድ ልቤ ከአንቺ ጋራ ባኖርስ እንዳሳቤ አንድ ልቤ ብሰጥሽ በእርግጠኛ ያንቺስ ምላሽ ምን ይሆን ንገሪኛ በቀረብኩሽ ቁጥር ለምጄሽ ለምጄሽ ጉድ ሳልሆን ወድጄሽ ባገኘሁሽ ቁጥር አፍቅሬሽ አፍቅሬሽ ካልሆንኩኝ አብሬሽ ገና ይህን ሳስብ ገና ፈራው ፍቅርን እንደገና ገና ይህን ሳስብ ገና ፈራው መውደድ እንደገና በፊት ቸኩሎ ልቤ ስለተቀጣ ዛሬም ወደ አንቺ አልሮጥም እዳ ሊያመጣ ትንሽ ረጋ ማለት ለእኔ ይጠቅመኛል ውበት አይቼ ከላይ ምን ያፈጥነኛል ለእኔ ብሎት መጣ ሴት ያመልጠኛል እስኪ ልቤ ረጋ በል እስኪ ልቤ ዳግም ማዘን አልሻም ሰው ቀርቤ እስኪ ልቤ ረጋ በል እስኪ ልቤ ይሻለኛል መኖሩን ተሰብስቤ አንድ ልቤ ሰጥቼሽ ከአንድ ልቤ ከአንቺ ጋር ባልኖርስ እንዳሳቤ አንድ ልቤ ብሰጥሽ በእርግጠኛ ያንቺስ ምላሽ ምን ይሆን ንገሪኝ አንድ ልቤ ሰጥቼሽ ከአንድ ልቤ ከአንቺ ጋር ባልኖርስ እንዳሳቤ አንድ ልቤ ብሰጥሽ በእርግጠኛ ያንቺስ ምላሽ ምን ይሆን ንገሪኝ አንድ ልቤ ሰጥቼሽ
Yeges pumele
ቶማካ